ሄሎ
ሄሎ ሄሎ ተቋረጠ።
hello አባት hello አቤት hello ሰላም ነው። ይኸውልህ እንትን ነጭ ሰላም።
ሽንኩርት ትእዛዝ ነበረ እንትናንትና አዘን አልደረሰኝም። codeኡን ልንገርህ እንዴ?
እ ማታ ተደውሎ ነበር ይመጣል ተብለው
አይ ኮድ ተልኮልኛል፣ ኮድ ተልኮልኛል አባት።
የመቼ የመቼ order ነው?
የትናንትና ትናንት order ተደርጎ
hello ትናንት ጠዋት እ ትናንት ጠዋት ነው order በዚህ በገነት የተደረገ።
በሚለው ነው አዎ በዚህ ስልክ
ገነት በሚለው ነው።
አዎ አዎ።
እሺ ሌላውን product ተቀ- ተቀብለዋል ከእሱ ጋር ያዘዙትን
ምን አልከኝ?
ሌላውን product ተቀብለዋል።
አልተቀበልንም፣ አልተላከልንም።
ሁሉም አልመጣም።
አዎ፣ ነጭ ሽንኩርትና ቃሪያ ነበረ። ቃሪያ group አ- እንትን ብሎን ዛሬ ነው የተሞላ።
አ፣ እሱ Hello።
እንኳን ያው ለ- እሱ ለነገ ነው እሺ የሚሆነው።
ቃሪያ እ፣ ቃሪያ ችግር የለም። እሺ ነጭ ሽንኩርቱ ላክልን። ነገ አሁን ስራ የማይገቡ ስላለ ዛሬ እንትን ልንል ነው።
እሺ እ፣ ስልክ ልንገሮት የ driver ይዞት የወጣውን ዜሮ ዘጠኝ እሺ ዜሮ ዘጠኝ ስልሳ ዘጠኝ ስልሳ ዘጠኝ ዜሮ አንድ ዜሮ አንድ ሰባ አራት ስልሳ
ሰባ አራት ስልሳ አዎ የ- ቆይቷል ከወጣ
እ፣ የት ነበር location ኑ? ይቅርታ location እዚህ ኢሚግሬሽን ጋር እ፣ ወደ ቸርችል አዎ ወጥተዋል። እስኪ ደውሉና ይጠይቋቸው። ምናልባት እ፣ ሌላ ቦታ እያራገፉ ስለሆነ ነው የቆዩት። check ያድርጓቸው።
እሺ እሺ እሺ thank you ወደ ቸርች ልኮ Hello።
ቆይቷል